በአካል ልወደው
hello ሰላም ነው።
እግዚአብሔር ይመስገን።
ትናንት ሁሉ ስፖርት withdraw አስተላልፌ ነበር ለ- ወደ ቴሌብርና
እሺ
already ቆርጦታል፣ ግን አልገባልኝም።
እሺ ከ transaction history ላይ ያልገባልዎትን screenshot አድርገው በቴሌግራም ይላኩልን።
ምን ምን?
ከ transaction አዎ history ላይ አዎ፣ ያልገባልዎትን screenshot አድርገው በቴሌግራም ይላኩልን።
እሺ። ቴሌግራም ለየትኛው ቁጥር ነው?
ዜሮ ዘጠኝ ሰባ ስምንት
እሺ። ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት
ዜሮ ስድስት
መልካም ቀን